ለጤና የፈለገ ቤት
ቅድስት ሰማንያ አንድ አስር ነው ሰማንያ አንድ ሀያ አምስት ሰማንያ አንድ አስር
ከዛ ደግሞ ሰማንያ አንድ ሀያ አምስት
ሰማንያ አንድ አምስት አዎ ምን ሆነ?
የሚዘንበው ዝናብ መቼም የሚዘንበው ዝናብ መቼም አይተሽዋላ አረ በደንብ አይቼዋለሁኝ። በደንብ ግን delivery fee ው ሰላሳ አምስት ብር ነው ቅድስት የምር ነው።
የምር እንዳታስ እንዳታስ ቼክ አድርጊያት እሺ እሺ
እሺ እሺ